hello
ጤና ይስጥልኝ ከአሪፍ ጤና ነው ይስጥልኝ።
የምደውልልዎት።
አዎ
እሺ አሁን ደውለው አመልክተው ነበረ።
አዎ አዎ እሺ screenshot ኡ ስለሚያስፈልገን transaction ኡን አለ ለማየት አለ ሊልብ እሺ አለ።
ሌላ ብራችን አለዎት?
አ፣ የለኝም። እሱን ቁጥር ንገረኝና ላክላችሁ በ s- በ screenshot።
እሺ ዜሮ ዘጠኝ ዘጠና ሁለት
እሺ ዜሮ ዘጠኝ
ዘጠና ሁለት
ዜሮ ዜሮ ዘጠኝ ዘጠና ሁለት እም፣ አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እዚህ ላይ ከዚህ ልላክላችሁ። እሺ እሺ
መልካም መልካም አመሰግናለሁ።
እሺ